አቤት አቤት አባት ወደዚህ ልክ እንትን ብዬ ነበር በየ transaction ፈጽሜ ነበር ከ CBE ጋር እና deposit ነው withdraw?
deposit
እሺ
እዚህ payment already completed ብሎ ነበረ፣ እሺ።
ግን balance ላይ የለም።
ከ CBE የተላከልህ message አለች አይደለ?
እ እ ከ CBE የተላከልህ message አለች አይደለ?
ከ CBE ብር message no ከ CBE ከባንኩ የተላከልህ message ለአንተ ከ CBE ነበር ያደረግከው ወይስ ከቴሌ- ከቴሌ ብር?
ከ CBE እኮ ከ CBE የተላከልህ message አለች የ deposit message።
እኔ ጋር አልመጣም። ማለት በእንትን ነው በዚህ በራሳቸው በ Best Bet እንትን ውስጥ ገብቼ ነው ቻፓ ላይ ገብቼ እንትን ያልኩት።
እህ
ከቻፓ ነው የላኩት። ከቻፓ የለም
እኮ ከ CBE በቻፓ በኩል ወደ Best Bet አይደለም?
አ ወደ Best Bet transfer ያልኩት ማለት ነው። ግን already እዛ ላይ ጻፈልኝ ምን ነው this payment already completed ብሎ ነው ጻፈልኝ።
successful completed ወይም successful ነው የሚልክ። እሺ እንደዛ ደግሞ ከሆነ message ህን check አድርገው። CBE ዎች የላኩልህ text አለች የ transaction የ deposit የ transaction message ማለት ነው። ካላኩልክ ደግሞ ምን ታደርጋለህ መሰለህ?
እ ዘጠኝ ሀምሳ አንድ ላይ ደውልላቸውና ስ- ስንት ብር ነበር ያደረግከው?
አይ መቶ ብር አነስ ነው ዘጠኝ ሀምሳ አንድ center የንግድ ባንክ አዎ እዛ ደውልላቸውና የ deposit tra- የ transaction message ላኩልኝ መቶ ብር አድርጌ ነበር message ኡ አልገባልኝም በላቸው። ይልኩልሃል ወዲያውኑ።
ኧረ አያነሱም አያነሱም በ- በ- በ- በያቸው አያነሱም።
okay እኛ message ዋ ግዴታ ያስፈልገናል። እሺ ለዛ ነው አሀ message እናንተ ጋር ካልገባ አዎ።
እንትን አይልም ማለት ነው።
አዎ አዎ ግዴታ ነው። እኛ ለቻፖች የምንልክላቸው እሱን ስለሆነ ነው። እሺ
ታዲያ ምን ይሻላል? መፍትሄው ምንድን ነው? ዘጠኝ ዞሮ ሀምሳ ዞሮ አንድ አያነሱም።
አንተ ብቻ አይደለም እ፣ ማለት ብዙ customer ነው እንደዚህ እ፣ ካላኩላቸው ሲደውሉላቸው ወዲያውን ነው የሚልኩላቸው። ስለዛ ደውልላቸውና ያነሱልሃል።
እስኪ ቆይ ካነሱ ሞክርላቸው።
እሺ እሺ አባሽ መልካም ቀን።